ሄሎ hello አቤት።
ድጋሚ ደወልኩልህ ከጅብጅብ ነው።
ች- ችግር የለም ችግር የለም።
በቃ ፎቶውን አይተነው check አድርገነዋል። እሺ ነገ የት ነው የሚላክለት?
እ፣ ጸበል ኮንዶሚኒየም ሀኒ ፋርማሲ ላይ ቦታ አለ በፊት ስለሚመላለሱ ሀና ፋርማሲ ወደ ጋርመንት አካባቢ ነው አለ።
no no no no no ጸበል ኮንዶሚኒየም አያት ጸበል ኮንዶሚኒየም ኦኬ አያ ጸበል ኮንዶሚኒየም።
ሀይሚ ፋርማሲ ካልካት ያውቁታል። አሁን ሲደውሉኝ እንደ ሀይሚ ፋርማሲ ላይ ያለው ነው ምን የሚሉ ብዙ ጊዜ እና ያውቁታል።
okay ሀሚ ፋርማሲ አያ ጸበል ማለት ነው።
ሀይሚ ሀይሚ ሀይኒ ሀይሚ ሃይማኖት ሲቀብጥ ማለት ነው ሀይሚ።
okay እሺ።
ስለዚህ ነገ ትልከዋለህ።
አ ነገ ይላክለታል አሳውቂያለሁ።
ስለዚህ እንደዚህ አድርገን እናስቀምጥላችሁ pick እንዲያደርገው አ ሙሉ ኪሎ እንደነገርኩት አንድ- ተቀላቅሏል ምናምን ግን እናስመዝንለታለን።
ችግር የለውም። እሺ፣ ታንኪዩ እሺ።
መልካም